ሄሎ
ሄሎ ሰላም ጤና ለመሰለህ እግዚአብሔር እንትናችሁ የ cash register ከእናንተ የገዛ ነው ነበረ።
ይመስገን።
አሁን በኮምፒውተር ነበር የምንጠቀምበት እና ለአጋጣሚ power ኡ አለ አይደለ መብራት ጠፋ በራሴል እ እ እምቢ አለ ውስጡን እንዳበላሸው አላውቅም። አሁን ይሄ summary ለማውጣት ፈልጌ በዛ በፕሪንተሩ ምን ምን መንካት እንዳለብኝ እንድትነግሪኝ ፈልጌ ነበር።
ማሽኑን የተቃጠለብሽ ያው በስንት ቀን ነው አይ ማሽኑ አይደለም power ኡ አለ አይደለ system ኡ power በስንት ቀን ነው ጮሆ ይጮሃል እ
እሱ ነው እና አሁን በ cash register ኡ ለማውጣት ፈልጌ
እሺ እንዴት ነህ ሰላም ነው አለ አቤት
hello ወይዬ በ summary መልክን ለማውጣት ነው አዎ ተማሪ ለማውጣት አሁን እሺ ማሽኑን አበራ
አበርቸዋለሁ ላብራውሽ እሺ
አበራሁት እኮ ትንሽ ጠብቂያ እስከሚሰጥ
አዎ።
ትንሽ ቤት እያለሻ
ቤት እኮ ትንሽ እንጠብቀው ምን አይነት ነው